ሄሎ
ሄሎ ጤና ይስጥልኝ።
ሰላም Best Bet እ፣ አሁን እ፣ ትንሽ ቆይ- ትንሽ በፊት ደውዬ እሺ አ፣ አንድ ሺህ ነበረ። አሁን balance እያለ ነው፣ ግን አካውንቴ አካውንቴ አልደረሰም።
አንተ ጋር ግን balanced ብሎሃል አይደለ?
balance እያለኝ ነው፣ ግን አካውንቴ አልደረሰም። ገና ከ pending ይወጣ
ከፔ- ግን ከ pending ወጥቶ balanced ብሎሃል።
balance እያለ ነው፣ ግን አካውንቴ አልገባም። ገና አንድ ሺህ
እሺ እዚህም ጋር balanced ነው የሚያሳየን። ሳንቲሞችን እያነጋገርናቸው ነው። ትንሽ ጠብቀን
አ፣ አሁን balance ሲሆን አካውንት ለመግባት ነው አይደለም።
እ
አሁን መጀመሪያ pending ነበር
እሺ
ሲደውል ከ pending ወጣ። balance እያለኝ የአካውንቱን ደግሞ አለ።
አዎ እዚህም ጋር balanced ነው እያሳየን ያለው።
አዎ እዚህ balance እየታየ ነው። ይነ አንተ ጋር አልገባም።
አልገባም ገና አካውንቱ
እሺ እ፣ የሳንቲም ስልክ ልስጥህና ትደውልላቸዋለህ።
አዎ የሳንቲም ስልክ ያው ስጥ እሺ ዘጠና ሶስት ስልሳ ላይ ደውልላቸው። እሺ እሺ ዘጠና ሶስት ስልሳ አ እሺ እሺ